ሄሎ ጤና ይስጥልኝ ችብችብ
ይህን ስም አላት። ትናንትና ስማችን ማዘን ነበረ።
እሺ ዛሬ ኮንፈርሜሽንም ኮድ አልደረሰኝም፣ አልመጣልኝም።
ኮድ አልደረሰውትም?
አዎ ኮንፈርሜሽን ኮድም አልደረሰኝም፣ አልመጣም። ሌላ ምን ነበረ አይተም ኦርደር ያደረጉት?
ቲማቲም፣ ስኳር እና
ስንት ሰዓት ላይ ነበር? እሺ ስንት ሰዓት ላይ ነበር ኦርደሩ የሞላሉት?
ሰው የሞላ ማታ ድረስ ነው። ማታ
ድንችም አሉት አይደለ?
አዎ ድንችና ስኳር ደርሶኛል። ቲማቲሙ ነው ያልደረሰ።
ቲማቲም ነው ያልደረሰው?
አዎ ቲማቲሙ ነው ያልደረሰ ነው።
እሺ
ኢንፎርሜሽን ኮድም ያልደረሰ ኦኬ። አዎ ቲማቲሙ already accept ስላልተባለ ነው ያልመጣሉት። ለነገ ነው ይሄ፣ ነገ ነው ይመጣሉት። ዛሬ ኮድ ይደርሶታል ማታ።
በቃ እሺ እሺ፣ እናመሰግናለን። መልካም ምሽት።